ሄሎ ሄሎ ጤና ይስጥልኝ።
በዚህ ቁጥር ወደ ስክሌ ብር ወደ ቤዝን ቤት ጨዋታ አስገብቼ ነበር
ኦኬ እና እሺ።
ገንዘቡ የለም።
አዎ ሜሴጁን ላክልን እሺ። ቴሌግራም ላይ ካልገባለህ
መሄዱን ላክልሽ ላክልኝ ሜሴጁና ቤስት ቤት ቁጥር ላክልኝ ቴሌግራም ላይ።
ቴ- ቁጥሬ ነው። በዚህ ቁጥር ነው።
አዎ ቴሌግራም ላክልኝ፣ ጻፍልኝ ቴሌግራም ላይ
ቴሌግራም ላይ አዎ ጻፍልኝ፣ ቁጥሩን ጻፍልኝ። ከ- እንደገና ደግሞ ሜሴጁንም ላክልኝ እሺ። በጣም እጠይቃለሁ ቴሌግራም ላይ